ሄሎ
ሄሎ ወንድሰን ወይ ከቤት ቤት ነው የምደውልልክ።
ወይ ሰላም ነው አለን ሰላም ነው።
አለ እንትን account ክ deleted account ይላል ቴሌግራም ላይ አው ተጣፍቶብኝ ነበር
እኮ እሺ፣ በዚህኛው ላክልክ
አ በዚህ ስልክ ቁጥር hello ወይ እኮ በዚህ ስልክ ቁጥር ልላክልህ ቴሌግራም ላይ ሪዲም ቲኬቶቹ።
እሺ እሺ መልካም ቀንሽ።